ለምን ቤት ጎራ ነኝ እባክህ የምንወጣው
ዲፖዚት ከዘጠኝ ሰዓት ጀምሬ እስካሁን ጠብቁ ብላችሁ እየጠበቁኝ ነው። ምንም ነገር አልገባልኝ።
በቻፓ ነው አይደለ?
አዎ እኮ ለእኛ እኮ ከእኛ ሳይድ አይደለም ፌል ያደረገው ለእነሱ ማሳወቅ ብቻ ነው የምንችለው። እና ሜሴጅ ልከህልን ነበር ቴሌግራም ላይ አዎ ዘጠኝ ሰዓት ላይ ነው ቆቀን አይ ነው አዎ፣ ግባ ከዛ በፊት ያለ ያልገባለ ትንሽ ሲስተም ፌል ስላደረገባቸው ለዛ ነው። እሺ እኛ አሳውቀናል። እነሱ እስኪመልሱልን ጠብቀን።
እሺ እሺ፣ እናመሰግናለን። በጣም በጣም ይቅርታ እሺ፣ ለተፈጠረው ነገር እሺ እሺ እሺ